ሄሎ ሄሎ ተቋረጠ። አንዴ ይልኩልኛል ፎቶውን።
በቴሌግራም በእናትሽ የለኝም፣ ግን ቁጥሩ እርግጠኛ እሺ እንትን ላይ መላክ ይችላሉ። ይሄ የቀጥታ chat አለ የ Best Bet ላይ page ላይ የ message ምልክት አይለችም፣ እዛ ላይ ይላኩልኝ ወይም አሀ፣ በዚሁ ልላክልሽ።
አዎ አዎ እሺ check አረግሎታለሁ። ለምን ማምጣት ነበረበት።
እሺ እሺ እሺ እሺ መልካም።
አመሰግናለሁ በጣም እ- እኔም አመሰግናለሁ። መልካም ምሽት።
አዎ።